hello ሰላም ጤና ይስጥልኝ።
hello ሰላም ጤና ይስጥልኝ።
ሰላም እ ልዑል
አዎ እ ከዊፕላስ ድርጅት ነው የምደውልልህ።
ምን እ ከዊፕላስ ድርጅት ነው የምደውልልህ።
እሺ መተግበሪያችን አውርደህ ተመዝግበህ ነበረ።
ምን መተግበሪያችን አውርደህ ተመዝግበህ ነበረ። አሽከርካሪ አዎ፣ ኖት አዎ።
ወይስ እ ተጠቃሚ ኖት?
ም- ምን ላይ ምን ላይ ነበረ?
አሽከርካሪ ኖት ወይስ ተጠቃሚ ኖት? እ
ተጠቃሚ okay ተጠቃሚ ከሆንክ አሁን የተመዘገብከው አሽከርካሪዎች የሚመዘገቡበት እ መተግበሪያ ላይ ነው። ስለዚህ እ አንተ የምትመዘገበው ዊፕላስ solution user የሚል አለ። እሱን መተግበሪያ አውርደህ እዛ ላይ እ የተለያዩ service ኦች አሉን እዛ ጋር እሱን መጠቀም ትችላለህ። እንዲሁም እ አሸናፊ የሚያደርጉትን ኮድ እዛ ላይ ማግኘት ይችላሉ።
እሺ እሺ እናመሰግናለን። መልካም ጊዜ።
እሺ